ጤና ይስጥልኝ። ሁሉ ስፖርት ነው። እባክዎ ምን ነበር?
ሰላም ነው።
እግዚአብሔር ይመስገን።
ጠዋት ከሁለት ፕሮግራም ነበርና ወደ ቴሌብር እሺ፣
ግን successful ብለዋል፣ ግን አልገባም ወደ ቴሌብር ብሩ
ምን አሉኝ?
ከሁለት ትንሽ- ስፖርት ብር አውጥቼ ነበር ወደ ቴሌብር ማለት ነው።
እሺ፣
ከዛ ግን withdraw አድርገው ነው።
ወጪ አድርጌያለሁ።
እሺ፣ Successful ከ ብለዋል።
ከተጨማሪ ወይም ደግሞ more ከሚለው ላይ transaction history ዎት ላይ ገብተው የባንክ transaction history ዎትን screenshot አድርገው በቴሌግራም ይላኩልን።
okay ስልክ ውስጥ
ስልኩ እዛ website ላይ ጥያቄ ምልክት አለች፣ እሷ ላይ ያገኙታል የቴሌግራም account ኣችንን።
okay፣ እሺ፣ የቴሌግራም account ኣችን ይችላል።
website ኡ ላይ ጥያቄ ምልክት አለ፣ እዛ ላይ ያገኙታል ደንበኛችን።
የ- website ኡ ላይ ካለችው ጥያቄ ምልክት ላይ የቴሌግራም account ኣችንን ያገኙታል።
ኦኬ፣ አለ የዛ ስፖርት ላይ አዎ።
ኦኬ፣ እሺ አሉ ካሉ እሺ፣ እሺ።